ጤና ይስጥልኝ። አሪፍ ፔ ቤዛዊት ነኝ። ባኮ ምን ልርዳው?
አብሮ ይስጥልን። ከቴሌ ብር ወደ አሪፍ ፔ እንዴት ነው ብር መላክ የሚቻል?
ወደ betting ቤት ለማስተላለፍ ፈልገው ነው ደንበኛችን?
አዎ ወደ ቫሞስ ማለት ነው።
እሺ ደንበኛችን ቫሞስ wallet ኦት ውስጥ ይገቡና deposit ካሉ በኋላ via አሪፍ ፔ የሚለውን ይመርጣሉ።
እሺ
ግን ደንበኛችን ዛሬ የቫሞስ የ system ችግር ስላለባቸው እየሰሩ አይደለም።
አሀ፣ እሺ እሺ።
እሺ ሌላ መረዳዎት ነገር ይኖራል?
አይ የለም፣ አመሰግናለሁ።
እሺ ደንበኛችን ስሞትን ልያዝ?
እሺ ችግር የለውም።
እሺ ስሞትም አልበል።
ጌታውን እሺ ደንበኛችን እናመሰግናለን።
እሺ